ሄሎ
ጤና ይስጥልን።
እንዴት ዋላችሁ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው የጌሻውን መዝገቢያ ቁጥር
አዎ ለመመዝገብ ነበር የዩቲዩብ
ይችላሉ። ስሞትም አለበል
አማሃ ተክሌ
አማሃ ተክሌ እና ኢዩኤል ቀይ አማሃ ተክሌ እና ኢዩኤል ነው ጌታ
አንድ ላይ ናችሁ?
አዎ
እሺ ቆይ ለብቻ information ትሰጠኛለህ። እሱን ስልክ ቁጥር ንገረኝ። አማሃን
ምን ዋጋው ማወቅ ይቻላል?
አ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው የምትወስዱት አስራ አምስት ሺህ ብር ማለት ነው።
አስራ አምስት ሺህ ብር ነው።
አዎ
ኢዩኤል አስራ አምስት ሺህ ብር ነው ወጥቷል ሂሳብ
የአንድ ሰው ማለት ነው።
ለአንድ ሰው ነው አለ አ ለሶስት ወር ነው የሚቆየው።
እም፣ እሺ በየ- በቀን በሳምንት በቀን በሳምንት ስንት ጊዜ ነው
በሳምንት ሶስት ቀን class ኡ ማለት ነው?
አዎ በሳምንት ሶስት ቀን በአካል ኮሜዲያን እሸቱ ራሱ ነው የሚያስተምራችሁ።
አሁን በሳምንት ሶስት ቀን መቼ መቼ ነው? ማታ ማታ ነው።
አዎ ከአስራ አንድ ሰዓት ተኩል እስከ አንድ ተኩል።
እሺ፣ እሺ አንዴ መልሼ እንደዚህ ልማከርና እሺ ይቻላል።
እሺ